program type. Select program. Study mode.
እታ አለም ወይዬ ሙቲ አቤት እታ አለም እንዴት ነሽ?
እታች እኮ አለ አይገርምሽም?
እ እ እታች አለ እንትኑ apply now የሚል አለ እንትኑ ይላል።
ምን ወይም ምኑ?
document ኦቿን በእንትን ትላክልኝና በቴሌግራም አ በቃ ላኪው ያ document አይ፣ መታወቂያዋን እ፣ አ።
የትምህርት ቤቱን ቆይ ውጤቷን ማስረጃ ትነግሪያታለሽ። የአብዬ እየደ እንትን እያለች ሰው በጣም ብዙ ሰው አለ አለች።
እ። እውነት እ እ እ፣ ሰው እ። ጓደኞቹ እኮ አሏት እዛ አሉ አዳማ አሏት የጌታ ተሰራ ጓደኞች?
የተማ- አብሯት የተማሩ ልጆች አሉ መሰለኝ። እነሱ ጋር ደሪ ትላታለች እኮ የማይደርስሽ ከሆነ እ።
እነሱ ጋር ደሪ ትላታለች። አጉል እ።
ሰዓት ደግሞ መታት እንዳትል አጉል ሰዓት መታ እንትን ከምትል ጓደኞች ጋር ደሪ ነው የምትላት።
እ።
እንደዛ አለች።
በቃ እና document ሽ document ላኪው።
አንተ- አዎ document ሽ ላኪው ያታ እሺ እሺ እሺ።
ታለሽ